ጤና ይስጥልኝ ሁሉ ስፖርት ነው የምንረዳው።
እንትን ብለሽኝ ነበር። አሁን ጠይቄሽ ነበር። transfer አድርጌ ከሁሉ ስፖርት ወደ ቴሌ ብር ነው እሺ አልገባልኝም ብዬሽ ነበር።
እሺ እና transaction ኑን ልላክልሽ? በምን ልላክልሽ?
በቴሌግራም ስልክ ቁጥር ልንገሮት ይያዙ
እ እሺ
ወይ ደግሞ website ላይ ጥያቄ ምልክት አለ፣ እዛ ላይ ያገኙታል። ቴሌግራም account ታችንን ስ- ስልክ ቁጥር ንገሪኝ፣ ችግር የለውም።
ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
screenshot ወደዛ ላክልሽ ማለት ነው።
አዎ አዎ እሺ እሺ እሺ፣ አመሰግናለሁ። እሺ።
እሺ